Hello
አሎ፣ ሰላም ነው?
ሰላም ጤና ይስጥልን። ቤት ቤት አብሮ ይስጥልኝ። ሰላም ነው? ከሻርክ ወርድ ልንገርሽ አንድ እሺ ንገረኝ።
አስራ አንድ አርባ ዘጠኝ
ቆይ አንዴ ይቅርታ። አስራ አንድ አርባ ዘጠኝ
አስራ አንድ አርባ ዘጠኝ ወር ሰባ አንድ ሀምሳ ስምንት
ሰባ አንድ
ሀምሳ ስምንት
Lost ነው። እሺ ሶስት ጨዋታ ወጥቶባል።
ሶስት ጨዋታ ይወጣለች።
እም? አዎ lost ነው። እሺ እ